hello ሰላም ጤና ይስጥልን ቤት ቤት
ቦነስ ነበረኝና አልተሰጠኝም። በአንድ በአንድ ሲኛው ወደቀኝ።
እሺ cashier code ዷን ትነግረኛለህ?
አዎ ኦንላይን ነው የቆረጥኩት።
እሺ cashier code የምትል አለች
cashier code ID ሚል አለው። ID C ሶስት ዘጠኝ C አርባ ሰባት እሱን ሳይሆን cashier code የምትል አለች አ የሆነ መጨረሻ ላይ ውጤት የምታዩባት የሆነ barcode አለ።
የለም እንደዛ ብሎ ቅድም እንደዛ ብሎ ነበር፣ እዚህም የለም።
እሺ አይ ID ዋን ንገረኝ በቃ።
እሺ ID ዋ ልንገርሽ እሺ
ሲ ስሪ
ሲስሪ
ዘጠኝ C ዘጠኝ C
አርባ ሰባት F አርባ ሰባት F ስልሳ አምስት B ስልሳ አምስት B
ስልሳ አምስት ስልሳ አምስት እኮ ስልሳ አምስት B ን ያልከኝ ስልሳ አምስት እሺ። እሺ C አራት C አራት C አራት
B ሁለት B ሁለት
D ሰባት
D ሰባት ነው።
አዎ እሺ
D D ስድስት D ስድስት
ሰባት E
ሰባት E አዎ አዎ
እሺ እሺ
መቶ ብር አለው ቦነስ አዎ አልተሰጠኝም።
ገብቶላል። አሁን check አድርገው። በምን ስ- ወደ account ገብቶላል። እሺ ገብቶ ነበረ ታርሞልሃል እኮ አዎ።
አዎ ከ- ከትናንት ወዲያም December አስራ ሰባትም ነበረኝ።
ያልገባ ነው።
አዎ እሱን check አድርጌ ልደውል መልሽ።
እሺ መግባቱን በቀኑ check አድርገው። እሺ የዛኑ ቀን ነው የሚገባው።
የ- የራሱ bonus bonus balance ስለሚል ስላለው እዛ ነው የሚገባ ብዬ እኮ ነው።
እሺ እሺ እሺ እዛ check አድርገህ ተመዘገበ።
ንገረኝ። እሺ እሺ